ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከ ChipChip ነበር የምንደውሎት።
እሺ እመቤት።
order አድርገው ያልመጣ product አለ?
አዎ ምን ነበር?
አቮካዶ እና ቲማቲም።
አቮካዶ እና ቲማቲም።
አዎ።
የሀያ አራት ሰዓት ነው order ያደረጉ?
አይደለም እሺ የአርባ ስም- የሶስት ሰ- የሶስት ቀን ነው መሰለኝ three days መሰለኝ okay። አቮካዶ ነው የሶስት ቀን አቮካዶ እና ደግሞ ቲማቲም።
okay። ቲማቲሙ የአራት ቀን አሀ በቃን ማለት ነው።
እሺ። ነገ የት እንላክሎት?
ሽሮ ሜዳ።
ሽሮ ሜዳ። እሺ ነገ እንልክሎታለን። መልካም ምሽት።
አመሰግናለሁ።
እሺ።